ሄሎ ሄሎ
አቤት።
ጤና ይስጥልኝ። ቻፓ አዎ ምን እንርዳል?
እንትን ከ CBE ብር ወደ እንትን ወደ betting ተ- አ- አስተላልፍ ነበር እና እሺ
አንዳንዴ ያው አይገባም እና ቆይቶ ይመልሳል ወይ አንድ ቀን ግፋ ቢል ሁለት ቀን ምናምን ነበር እንትን የሚለው አሁን ግን ስንት ነው September twelve ነበር የገባው ያ የተ- ቆርጦ ያላስገባው እስካሁን ድረስ አልተር
deposit ያደርጉ ነው አይደለ?
አዎ
transaction message ኡን ስልክ ቁጥር ልስጦትና እሱ ላይ ትመልሱልኛላችሁ።
እ?
tran- ምን- እንትን ልላክላችሁና እ፣ ስልክ ቁጥር ልንገራችሁና እዛ ላይ ይልኩልኛል እ፣ tra- የ transaction message ኡን።
text text አይገባም እኮ transaction እንትን ላይ አዎ፣ deposit አድርገው transaction message ካልገባ ያናግሯቸው። እሺ ያለ text check ማድረግ ስለማንችል ነው እኛ ግዴታ እኛ text message ኡ ስለሚያስፈልገን ደውለው ይጠይቋቸው። እሺ
ለእነማ CBE ከ CBE ን ደውለው እንዲገባ ያድርጓቸው።
okay okay እ፣ okay ይሄ የ CBE transaction number ኡ ነው የምትይኝ?
ምን አሉኝ? አዎ፣ የሲቢ የሲቢ ትራንዛክሽን ትራንዛክሽን ነንበሩ ነው እሱ አዎ፣ እሱ አዎ።
text አለ። አዎ በቃ እሱን ስልክ ቁጥር ልስጦትና እዛ ላይ ይላኩልን።
okay ዜሮ ዘጠኝ እሺ ስልሳ
እ፣ ቆይ ይቅርታ ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት ተደጋጋሚ ጊዜ ነው እንትን ያለው ነው ሁሉንም ነው አዎ፣ በቃ የምልከው።
አሁን check ይደረጋል። አዎ፣ ሁሉንም ይላኩ።
okay እሺ thank